በገጣሙ
ደወለ ሄሎ፣ ሄሎ አቤት።
ሰላም ጤና ይስጥልኝ።
ሰል- ሰላም ሰላም።
አለን እግዚአብሔር ይመስገን። ከቤስት ቤት ነው የምደውልልህ።
እሺ፣ ይኸውልህ አሁን የላክልኝ ከሳንቲም ፔ የ deposit አድርጌ ነው ነው ያልከኝ አይደለ?
አዎ፣ በሳንቲም ፔ አምስት መቶ ብር አድርጌ እሺ ወ- ወደ ቤስት ቤት አልሞላለኝም። ከዛ በቻፓ አምስት መቶ ብር ላኩኝ፣ እሱን ሞላለኝ።
እሺ እ፣ ከ CBE ነው ወይስ ከቴሌ ብር።
ከቴሌብር? ከቴሌብር አይደለ?
አዎ፣ አሁን አሁን አንተ የተላከል የተላከልን ከኢትዮ ቴሌኮም የተላከልን message ነው። እኛ የምንፈልገው ከቴሌብር የተላከልን message ን ነው እኛ የምንፈልገው።
አይ አይ፣ አሁን text አሁን እሺ፣ ልክልኝ።
እሱም ከነ Best Bet ቁጥር አንድ ላይ ላክልኝ። እሺ እሺ፣ እ?
እሺ፣ ከ- ከ Best Bet ቁጥር ጋር አንድ ላይ አድርገህ Best Bet ቁጥር አዎ። እሺ አባቴ፣ እሺ